ሄሎ ጤና ይስጥልኝ ኤሌክትሪክ
ሰላም ነው እናት
ሰላም transfer አድርጌ ነበርና pend እንዳለብኝ
ምንድን ነው የሚልክ?
አሸዋ ስየው ነው እሺ በዚህ ቁጥር ነው ማለት ከአካ- በዚህ ቁጥር ነው account የከፈትኩት የላኩት ወደ አስራ አምስት ቤት ቴሌብር ላይ ነው።
ምንድን ነው የሚልህ? እሺ አሁን አንተ ላይ በሰ- በሰ- pending ይለኛል። ስድስት ሺህ አምስት መቶ transfer አድርጌ ነበር።
ሁለት ሺህ አምስት መቶ ሁለት ስድስት ሺህ አምስት መቶ እሺ እሺ አንዴ check ላድርግ ልጠብቀኝ መስመር ላይ
አይ፣ አይ። ዜሮ በአስራ አምስት ቤት ነው የደወልኩት አሁን። ሄሎ አቤት
ሰማንያ አራት ሺህ ነው ዛሬ።
ምን አልከኝ? okay እሺ ነገር account የከፈትኩት ሌላ ስልክ ነው። አሁን የደ- በደወልኩት ዜሮ ዘጠኝ ሰማንያ አራት እሺ
ሰማንያ ሁለት ስልሳ ሁለት እህ ሀምሳ ሁለት በዚህ ነው የከፈትኩት። የላኩት ወደዚህ ስልክ ነው።
እሺ ትናንት ነው አይደለ?
አአ ትላንትና
እሺ ስልክ ትነግረኛለህ check ለማድረግ ዜሮ ዘጠኝ ሄሎ ምን አልሽኝ?
ስልክህን ትነግረኛለህ የቴሌ ብሩ
ስልኩን ነው አዎ የቴሌ ብርህን ማለት ነው አስራ አምስት ይቆራረጣልን ትሽና እሺ አስራ አምስት የቴሌ ብር ቁጥር አሽ ዜሮ ዘጠኝ አስራ አምስት እሺ
ዘጠና ስድስት እህ
ሀምሳ አራት እሺ
ሰባ ስምንት
እሺ አሁን confirm አድርገ ይልሃለሁ ትንሽ ቆይታ check አድርገው ይገባላል እሺ
እሺ አመሰግናለሁ።
እሺ መልካም ቀን ስለደወልክ እናመሰግናለን